hello hello
hello hello አቤት ቆይ አንዴ ሳሚ order ኡ አቤት።
የቻኖሊ ነው የት ነው የሚመልሰው
እ ይመልሰው አይደለ በቃ አዎ ይመልሰው አሉኝ ቆይ አንዴ ቻኖሊ የት branch ነው አባዬ ያለኸው ቦሌ ነው እንዴ ቦሌ አ ቦሌ ነው አይደለ ቆይ አትስቀው order ኡን ተቀበላቸውና እ ቦሌ ቻኖሊ የት ነበር የሚመለሰው አትስቀው አንዴ ኮኮና አዎ ኮ- ኮኮን መልሰው እሺ እሺ ከዛ መልሻለሁ ብላ አሳውቀኝ customer ስልክ አላነሳ ብላኝ ነው እሺ አባ እሺ እሺ እሺ እሺ